ሄሎ ሰላም ጤና ይስጥልኝ ChipChip።
ሰላም ነው እናት።
እግዚአብሔር ይመስገን።
እኔ group ላይ ማላቃት ሴትዮ add አድርጋና እቃ ተረክቤያለሁ። እኔ ሴትዮዋን ግን አላቃትም። ወይ ስልኳን ስጡኝ ወይ የኔን ስልክ ስጧትና ብሩን ተመላሽ ላድርግላት።
እሺ በዚህ ቁጥር ነበረ?
አዎ በዚህ ቁጥር ነው።
እሺ እንዴት check ላድርግልዎት? ምን product ነው የተቀበሉት?
አቮካዶ ላይም ገብታለች፣ ድንች፣ ሽንኩርት።
ማን ነበረች ስሟ የገባቸው? ጽጌ ነች ወይስ አለም?
አዎ ጽጌ።
እሺ ቁጥሯን ልስጦት።
እሺ እሺ አርባ ስድስት
አርባ ስድስት ሰላሳ ስድስት ሰላሳ ስድስት ሀያ አራት ሀምሳ አንድ ሀያ አራት ሀምሳ አንድ አዎ እሺ ቲማቲም ደግሞ በጣም የተበላሸ ነው የደረሰኝ።
okay በጣም ተበላሽቷል። አይሆንም።
አዎ በጣም ተበላሽቷል። እኔ አልተቀበልኩም። ልጅ ነው የላኩ የተቀበለ በጣም የተበላሸ ነው አሉኝ።
okay አል- አልተ- አልመለሱትም።
አልመለስንም አሉኝ።
okay እንትን ፎቶ ይልኩልኛል።
እሺ እልክላ- እልካለሁ።
ቁጥር አሉት አርባ አራት ቤቱ አዎ አለኝ።
እሺ፣ ከዛው ይላኩልንና ም- እሺ።
እናስገባሉታለን። እሺ እሺ አመሰግናለሁ። ሙሉን ነው የተበላ